ትምህርት ቤት ረዴት ነው የሚደርሰው።
እንትን እስካን አላደርግም ብሎኝ ነው
ወረቀት
ምን እና እንድታይ እሺ፣ ንገረኝ። ካሻር ኮዷን ንገረኝ።
አስራ አንድ አስራ አንድ ዜሮ ሶስት ዜሮ ሶስት አስራ ሁለት ዘጠና ሰባት
በቃ አርጓል። እሺ፣
እ በርቷል። አሁን ሁለት ኧረ ጨዋታ ነው አልጨረስ እሺ፣ ሁለት ጨዋታ እ፣ ገና እሺ፣ እሺ።
እየተካሄደ ነው አይደል?